Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሮዳስ አቤት።
ከአፍሪወርክ freelance ኢትዮጵያ ነበረ የምደውለው።
እሺ፣ ሰላም።
ሰላም፣ በ accountant and office admin የሚል vacancy ወጥታችሁ ነበረ።
አዎ፣ አዎ።
እሺ፣ pending payment ላይ አግኝተና ነበር። ያስቸገሩት ነገር ይኖራል ክፍያ ላይ?
እ፣ አሁን ነው ከፍላለኝ፣ ረስቼው ነው።
okay፣ እንጂ ያስቸገሩት ነገር ኖሮ አይደለም አይደለም።
አይ፣ አይደለም፣ አይደለም።
እሺ፣ ሌላ የሚያስቸግሩት ነገር አለ? እኛ platform ሲጠቀሙ
አይ፣ እስካሁን የለም።
የለም።
አዎ፣ እሺ፣ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ፣ እሺ።
መልካም ቀን።
ለሁላችሁ